እኔ ቢጫ ኢትዮጵያ ብርሃን የባኮች የምንወዳት ሌላ ማተባላሽ ትክክል ነው።
እሺ ደንበኛችን ቢጫ አይዲዎት የሚንገሩኝ
አስራ አንድ ሀያ ሶስት ዘጠኝ
አስራ አንድ ሀያ ሶስት ዘጠኝ አዎ
እሺ ደንበኛችን አሁን ደውለው ነበር አይደለ BG ID ዎትን አላገኙትም አዎ እንደም በተደጋጋሚ ደውል ተላከተኝ አዎ ደንበኛችን BG ማለት ማግኘት አልቻልኩም በ BG ID ዎት በዚህ በሰጠኝ ቁጥር ማግኘት አልቻልኩም BG ID ዎት ስልኮት ላይ ካለ እስቲ ይዩት ይሄው እስቲ number ኡ ላይ እኮ ያለው ከዛሬ የምንጠቀምበት የምንገለገልበት ነው